બેતાલીસ હેલો
હેલો હેલો
આવે છે હેલો
આવે છે તમામ હા ઈસમ આવે સલામ નો
ሄሎ አቤት አቤት ይሰማኛል ማን ልበል
እ ትዕዛዝ ለማዘዝ ነበረ እሺ ማን ልበል ስምህን
ጌታ ነህ
ጌታነህ ማን
ጌታን እንዳለማው
አዲስ አበባ ነው ክፍለ ሀገር ነው ያለው ክፍለ ሀገር
ሄሎ
አቤት አቤት ክፍለ ሀገር ሄሎ